ነው በኩትም ልርዳው። ሄሎ ሄሎ አቤት፣
ሰላም ነው።
እግዚአብሔር ይመስገን። በኩትም ልርዳው።
coin ኑ ወደ ትኬት መቀየር ፈልጌ ነው።
እሺ፣ በዚህ ቁጥር ነው
እ?
አሁን በደወሉበት ቁጥር ነው።
አዎ አዎ አዎ።
እሺ፣ ይጠብቁኝ አንዴ። ተቀይሮለታል። እሺ እሺ፣ አመሰግናለሁ።
እሺ፣ ምንም